ከንቱ ውበት ውበት ውበት ደም ግባት ሐሰት ሐሰት ሐሰት ከንቱ ውበት ውበት ውበት እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። ብልህ ሴት ማን ያገኛታ? ውድ ናት ልብ ያርፍባታ። ለባሏ ዘውድ ኩራት ናት፣ አያፍርም ሞገስ ስላላት። ብልህ ሴት ማን ያገኛታ? ውድ ናት ልብ ያርፍባታ። ለባሏ ዘውድ ኩራት ናት፣ አያፍርም ሞገስ ስላላት ደምግባት ሐሰት ሐሰት ሐሰት ከንቱ ውበት ውበት ውበት ደምግባት ሐሰት ሐሰት ሐሰት ከንቱ ውበት ውበት ውበት እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። ቁንጅና ውበት መጠፊ ጤዛ ነው ቶሎ እጋፊ መልካም ሴት መልካም ጓደኛ በለጠች ልባላትና ቁንጅና ውበት መጠፊ ጤዛ ነው ቶሎ እጋፊ መልካም ሴት መልካም ጓደኛ በለጠች ልባላትና ደምግባት ሐሰት ሐሰት ሐሰት ከንቱ ውበት ውበት ውበት ደምግባት ሐሰት ሐሰት ሐሰት ከንቱ ውበት ውበት ውበት እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። እግዚአብሔርን የምትፈራ ሴት እርሷ ምስጉን ናት። ፈጣሪ ጌታን ማክበር የህይወት ልዩ ምስጢር ጥበብ ነው ትልቅ መዝገብ ትርፍ ነው ከኖሩበት ፈጣሪ ጌታን ማክበር የህይወት ልዩ ምስጢር ጥበብ ነው ትልቅ መዝገብ ትርፍ ነው ከኖሩበት ቤተ እምነት በውርስ ይገኛል ከአባቶች ይተላለፋል የመንፈስ የልብን ክፍተት ቁሳቁስ አይችልም መሙላት ቤት ንብረት በውርስ ይገኛል፣ ከአባቶች ይተላለፋል የመንፈስ